ሄሎ ሄሎ፣ ጤና ይስጥልኝ።
አብ ይስጥልን።
አለን ነበር እንትን ቲክቶክ ላይ ቼሪ መኪና አይተን ነበረ።
እሺ
አ፣ ስንት ሞዴል ነበረ? ሰባት ሰው ይዞ ማለት ቼሪ ነው።
ቢጫው እ፣ ቢጫ wow። አዎ፣ እና አ፣ አንድ ነጥብ ሶስት
እ
አንድ ባንክ ነጥብ ያለበት
ምናምን አዎ፣ ቼሪ ምናምን
ባንክ ያለበት አንድ ነጥብ ምናምን የሚል ሶስት ነበር። አንድ ነጥብ አዎ፣ ሶስት አንድ ነጥብ አ እ፣ cash የሚፈለግበት ማለት ነው።
አ ባንክ ስንት ነበር የነበረበት?
እኮ ሙሉ ምንድን ነው አይደል የሚፈልጉት? መኪና ዋጋውን ነው የሚፈልጉት ወይስ ምኑ ነው የፈለጉት?
ይኸውልሽ እ፣ ቲክቶክ ላይ የሚሸጥ ተብሎ ባንክ የሆነ ብር ነበረ። ባንክ ስም- ባንክ ስምንት መቶ ነው ባንክ ስምንት መቶ ወ- የወር ተመላሽ ሀያ ሰባት ሺህ ብር ይላል። ለካ cash ለእጅ አንድ ነጥብ ስንት ነው?
አንድ ነጥብ ሶስት
አ- እ፣ እዛ ላይ normally አንድ ሚሊዮን ነው post የተደረገው
ምኑ ላይ ነው ያዩት?
ቲክቶክ ላይ ነው ያየነው። እና ስልክ check ስናደርግ ስልክ ወደ ሰማንያ ሁለት ሰላሳ አራት ደውሉ ይላል።
እሺ ንገሩኝ። አሁን እርስዎ የሚፈልጉትን ንገሩኝ። ቼሪ አሁን- አንድ ነጥብ ሶስት ነው። እሺ ኬሪ ኬሪ ኬሪ እሺ።
ቼሪ እኮ አይደለም ኬሪ ኬሪ እኮ ኬሪ እኮ ሰማንያ ሁለት አለካሻ- ዘጠና አራት ያለበት አ አይደል? ራይድ አ
ራይድ አ አ ራይድ ቢጫው ነው ቢጫው እሺ፣ አዎ፣ እሺ።
ራይድ- ራይድ ነው የሚሰራው። አንድ ቁጥር ነው ታርጋው ታክሲ ታርጋው እሺ።
የት አዎ፣ ነው አይቼ ነው።
የምናየው ነው? አ የት ነው ይህ የምናየው?
መኪና የሚታየው መስቀል ፍላወር ብራንቻችን ላይ ነው።
ብራንቻችሁ ምኑ ጋር ነው?
መስቀል መስቀል ፍላወር ፍላወር ሳይሆን ሜክሲኮ ሜክሲኮ አዎ፣ ምኑ በላይ ጋር ነው?
አሞተር ሜክሲኮ በላይ በላያም አሞተር ሞተርስ በላያም አዎ።
ሞተርስ ግቢ ውስጥ ነው ያለው አ በላይ አሞተርስ አጠገብ ማሊባባ አጠገቡ ሞተርስ። አዎ፣
በላያ- በላያም ሞተርስ እ፣ ግቢ ሳይሆን ከሱ አጠገብ አጠገብ በ- ማሊባባ ሞተርስ የሚላለን የራሳችን ማለት ነው።
አ ማሊባባ አዎ።
አ እኮ ስልክ ይሄ እኮ ስልክ መተን ነበረ ቅድም ግን እ፣ ኬስልሳውን አላገኘ ነው ቲክቶክ ላይ ነበር ያየነው። እሱም ብለን ነበር እንደውም ሜክሲኮ ድረስ መጣ ነው።
አዎ አለን። ኧረ አለን እኮ ቁጥር ልስጥዎት። እሺ እሺ ቁጥር normal ቁጥር እስኪ እሺ ኑር ቁጥር ልስጥዎት እሺ ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ እ፣ አርባ ሶስት አርባ ሶስት
ዜሮ ሰባት ስልሳ አራት ዜሮ ሰባት ስልሳ አራት ማን ይባላል ስሙ? ስልሳ አራት አውሩት ማሊባባ ብለው ያናግሩት።
እሺ እንደውለታለሁ እሺ ዝም ብለን ማን